ጤና ይስጥልኝ ቢጫ ኢትዮጵያ። ሰላም ነኝ። እባክዎ ምን ልርዳዎት?
ፍሪጅ ተበላሽቶብን ነበር፣ ውሃ ያፈስብናል እና በአስቸኳይ እንትን ሰሩልን ነበር።
ይቅርታ ደንበኛችን ድምፆት ተቆራረጠ። ምንድን ነው ያለው?
ፍሪጅ ተበላሽቶብን
ፍሪጅ ውሃ ተበላሽቶ ያፈሳል። አዎ እሺ፣ የእንትኑ ፍሪጅ የቤቱን ሳይሆን እ፣
የእንዲህ መሬት እንትኑ ትልቁን ማለት ነው። እ?
ይቅርታ ደንበኛችን ድምፆት እየተቆራረጠ ነው።
ፍሪጅ ትልቁ ፍሪጅ ተበላሽቶብን ውሃ ያፈሳል።
ትልቁ ፍሪጅ ማለት ተጋዳሚ ፍሪጅ።
አዎ አዎ።
ደንበኛችን ምን አሉ?
አዎ እሱ መሬት ላይ የሚተኛው ፍሪጅ ተበላሽቶብን ልክ አይሰማም።
እንደ draft machine የሚጠቀሙበት የድሮ ፍሪጅ ነው ወይስ normally ፍሪጅ ነው? ቢራ ማቀዝቀዣ የሚ-